ሄሎ ሄሎ
አቤት።
እሺ ሰራ አሁን
አዎ ሰርቷልና፣ አንዴ እስኪ እንትን አውጣልኝ ሪፖርት ወረቀቷ ትንሽ አድርግልኝ። የመጨረሻ በአስር በሀያ እያሉ እንትን ስለሚያዛዛ ስለሚያረጉ ነው አዎ ወረቀቶች ናት ትንሿ በቃ የጫንኩልህ driver ሯ ትንሿ የምትባለዋ ናት እ okay የመጨረሻዋ ናት።
አዎ እቺ ትንሽዬዋ ናት አዎ
okay አሁን success ብሎ ግን አልወጣም። ቅድም እንትን ብሎ ነበረ፣ አሁን ግን አልወጣም እሺ አሁን አልወጣም ትንሽ ጠብቆ
እ አሁን okay አልወጣም
አሁን አልወጣም።
ምንም ምንም
የቅድሙ ቅድም አዘህ ነበረ መሰለኝ።
አዎ ወረቀቷ ሄዳ እንድትሄድ አልወጣም ድምፅ አሰማችና ጻፈውና እዛ ውስጥ ሳይወጣ እንትን አለ ጽፎት አለ። አሁን ደግሞ የአሁኑ success አለና አልወጣም።
አሁን እሷ okay error አላየው እዚህ ጋር
error print ይህም በቃ ነገ ለገዛኝ ንገረውና ነገ ገዛኝ እንዲያስተካክል አድርጎ printer driver ኡ እየሰራ አይደለም እና
okay ነገ ጠዋት ለገዛኝ ንገረውና ገዛኝ እንዲያስተካክል አድርጎ IT ው ነው
አይ test ያልከው ነው የወጣው እንጂ አልወጣም። አዎ አዎ ይሄኛው አልወጣም እንትን driver ኡ error ምናምን እያለ ነው እና ነገ ለገዛኝ check አድርገውና እንዲያስተካክልልህ ንገረው
በቃ እሺ ነገ ይሆናል።
game ኡ ደግሞ ከፍቷል አይደለ በስርዓት እ አዎ ጌሙ ጌሙ ስራ- ከፍቷል። normal ነው። አዎ ማናበብ ነው ፕሪንተር ነው ኮምፒውተር ነው።
በቃ ፕሪንተሯ ምናምን ነገ ጠዋት check እንዲያደርግልህ ንገረው
እሺ በቃ ኢንሻአላህ password ኡ save ብለዋል።
save ብዬዋለሁ አሁን በቃ እሺ እሺ እሺ